ሀሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ኢትዮ ዘሪ ነው?
አቤት ዘሪ ነኝ። አዎ።
እሺ ዊንታ እባላለሁ። ከ We Plus Solution ነበር የደወልኩልክ።
እሺ እሺ We Plus Solution ሀምሳ አይነት አገልግሎቶችን በአንድ application ይዞ የመጣ service ነበር እና አገልግሎትክን register በማድረግ advert እንድታደርግ መርጠንህ ነው።
አ ግን ከዚህ በፊት እንትን ከአንድ ሰው ጋር እንደዚህ አይነት deal አድርገናል።
አዎ ማለት ይሄ ምንም አይነት fee ም የለውም agree እንትንም የለውም platform ኡን ብቻ በመጠቀም register እንድታደርግ ነው።
ክፍያ ምናምን አለው?
ኧረ ምንም አይነት ክፍያ የለውም። አንተ ብቻ provider እንደመሆን መጠን register አድርገህ users ኦች እኛ application ውስጥ ሲገቡ አንተም ይሄንን አገልግሎት እንደምትሰጥ እንዲያውቁ አንደኛው እንድትሆን ነው።
okay ይቻላል፣ ችግር የለውም።
እሺ በዚህ ስልክ ቁጥር link ኡን ልላክልህ፣ register ታደርጋለህ።
እሺ ላኪልኝ። እሺ እሺ ከፈለክም ከ App Store እና ከ Play Store ላይ We Plus Solution provider የሚለውን በመጠቀም register ማድረግ ትችላለህ።
ጥሩ። እሺ እሺ በጣም አመሰግናለሁ።
እሺ መልካም ቀን። እሺ አሜን። ለአንተም መልካም ቀን ይሆንልክ።